Hello Hello
ጤና ይስጥልን ጤና ይስጥልኝ።
አለን ስለ ደሮ መረጃ ልጠይቅ ፈልጌ ነበር።
እሺ
እ፣ ስንት ብር ገብተዋል? አንድ የአንድ ቀን ጫጩት የአንድ ቀን ጫጩት የትኛው ቦቫንስ፣ ሳሶ ወይስ ጎ- ጎባንስ ቦቫንስ መቶ ሶስት ብር ከሰላሳ ስምንት ሳንቲም ነው።
መቶ ሶስት ብር ከሰላሳ ሳንቲም
እ፣ ሳሶስ ሳሶ ሰማንያ አንድ ብር ከአስራ ዘጠኝ
ሰማንያ አንድ ብር።
ከአስራ ዘጠኝ ሳንቲም
እሺ አመሰግናለሁ። መኖ መኖ ስንት ብር ነው?
መኖ እ፣ እዛ አካባቢ የኛ ተወካዮች አሉ አይደለ?
እ፣ በእነሱ በኩል መ- መረጃ ታገኛለህ።
እሺ መልካም እሺ።
እሺ አመሰግናለሁ።